ጤና ጤና ይስጥልን።
Hello አብራችን ሰላም ነው።
Hello
Hello አይሰማም?
ይሰማለሁ።
አማን ነው እንዴት ናቸው?
አለን ይመስገን።
የዛሬ ሳምንት መረጃ ልቻችሁ ነበርና Okay፣
የዛሬ ሳምንት ደውዬ ነበር።
እሺ፣ አልተመለሰልኝም።
አዎ ስልክ የደወለልኝ የለም መለሰልኝ።
እ እ
አዎ ይደወልልሃል ብለሽኝ ነበረ በሀያ አራት እና በአርባ ስምንት ሰዓት
Okay።
ግን የደወለልኝ ስሞት ማን ነበረ?
ሀብታሙ ሳሙኤል
ሀብታሙ ሳሙኤል። እሺ፣ ግን ተደውሎ እኮ እ፣ ስልኮት ነበረ ማይሰራም። ስልኮን በተደጋጋሚ ተደውሎታል።
ኧረ የምን ስልክ ይሰራል?
አይ እ፣ መልሰን ሁላ ደውለን ነበር፣ ትዝ ይለኛል።
ኧረ አንተ እንጃ እንዴት ማለት ከኔትወርክ አልወጣሁም ነበረ እስካሁን ጉዳዩ ለማስታወስ ያክል እ?
ጉዳዩት ምን ነበረ?
አዎ ድጋሚ ከአድ- ከአድግር ፋይሉ የለም
እኮ ለማስታወስ ምን ነበር ጉዳዩ?
እኮ ሌላ ክልሽ ወይም እንትን ትልክልኛለሽ ቁጥሩን እ እ ስልክ ቁጥር ለ- ትልክልኛለች ላክልሽ ምንድነው የምልክልኝ?
አተ ዝርዝር መረጃውን ላክልሽ እና አንተ እንድታይልኝ ብሎ ትልክልኛለሽ ብለሽ ነበር አላኩልሽ እና
ምንድን ሌላ መረጃውን ሰው ነው።
ነበር ያናገሩት ማለት ነው። ሌላ ሰው ነበር ያናገሩት። አንዴ ነው ሊሆን የደወሉት።
ሊሆን ይችላል። አዎ አዎ
እሺ እስኪ እ፣ እንትን እንበልና ፋይሉን ቢያውና እ?
መልሰን እንደውላለን።
እሺ እሺ መልካም ቀን። እሺ።